Hello ጤና ይስጥልኝ ዲሽ ቤት ራሄል ነኝ። በኩል ልርዳው? ሄሎ
ሄሎ አቤት።
ሄሎ አይሰማም?
ይሰማ እሺ ምን ልርዳ? ቤት ቤት ነው።
እም፣ እንትን cashier ኮዱን ነግሬሽ እንትኑን ትነግሪኛለሽ?
እሺ እሺ፣ ይቻላል። ንገረኝ።
Hello አቤት አለው። ንገረኝ።
አስራ ሶስት እሺ አንዴ እሺ አስራ ሶስት
አርባ አምስት
አርባ አምስት ሰማንያ ስምንት ሀያ ስድስት ሰማንያ ስምንት ሀያ ስድስት እሺ አስራ ሶስት አርባ አምስት ሰማንያ ስምንት ሀያ ስድስት ይሄ የሎስ ነው። አንድ ጨዋታ ነው የወደቀው። በእርግጥ ግን ወዱ ትንሽ ስለሆነ ተመላሽ የለውም። ሌላ አለም አይደል?
የለም።
እሺ ስለዚህ አመሰግናለሁ።
እናመሰግናለን። መልካም ቀን። እሺ እሺ መልካም